ቪአይፒ ሰላም ነው የዋኮምንደርቶ ሄሎ ሄሎ
ያስልኝ ለበያ
በአሪፍ ግብይት ፈጽሜ ነበረ እና ግብይቱ መግባትና አለመግባቱ ቼክ ታደርጉልኝ ያላችሁ አየር ላይ ነው ያለው ይሉኛል። የላኩበት ቦታ ደውዬ
እኛ ጋር ደውላ መልክሳ ነበር ለበያችን
እ፣ ቅድም ደውዬ ነበረ እንትን አልተነሳለኝም።
ስሙትም አለበት
እ፣ ይታገሱን ላቀው
አቶ ይታግሱ screenshot ይላኩ ብለኖት ነበረ።
screenshot አዎ የ- ከቴሌብር ነው አይደል ያስተላለፉት ወደ ጃምቦ ቤት?
አዎ ልኬ ነበረ። እ፣ ጃምቦ ቤት ላይ ደግሞ ያ እንትን የሚያ- አሁን ከቴሌብርም ጠይቂያቸው tran complete ብሏል already አሉኝ።
አዎ እኮ እሱን screenshot እንፈልጋለን እንደመያቸው።
የቴሌብሩን አዎ
okay፣ እሺ ስልክ ቁጥር ልንገሩት እና በሱ ስልክ ቁጥር ቴሌግራም ላይ ልክልናል።
ደረሰኝ።
ዘጠና ሁለት
hello
አቤት ደንበኛችን ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት እ፣ አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ሀምሳ አምስት እሺ ስሞትና ስልክ ቁጥሮትን አንድ ላይ አድርገው ይላኩና በእኛ በኩል አይተን ስንጨርስ እናሳውቆታለን።
እሺ እሺ።
ሌላ ምረዳውት ነገር አለ?
አይደለም፣ አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ላይ ላለስን ሀሳባቸው ከሚከተለው ድምጽ በኋላ አስቀምጡልኝ። መልካም ቀን